Hello hey ሄሎ hello ይሰማል?
ይሰማኛል። ትክክል ነው የደወሉት ምንድን ነው?
ትናንትና ሽንኩርት አድርጌ ነበረ እና እሺ።
እኔ ያዘዙ ልጆች መጥቶላቸው ነበረ። የኔ ግን አልደረሰኝም።
አሁን መተው ነው driver ኦች?
አዎ
የት ፒያሳ- ነበር location ኑ?
ፒያሳ ነበረ።
አሳ አዎ
በዮጊ ነው አይደለ?
አዎ
እሺ። ስለዚህ ይቅርታ በጣም ለነገ እናስተላልፍሎት።
እሺ እሺ እሺ፣ ነገ ይመጣል። ይቅርታ በጣም ፒያሳ ነው ያሉ location።
አዎ አዎ እሺ፣ እሺ፣ እናመሰግናለን። መልካም ምሽት።
እሺ